ጤና ይስጥልን ጊዜ ኢትዮጵያ የደነኛ ባንኮት እንደለራ
ሄሎ
አቤት ያለኛት ምን አለ ይቅርታ አደለኛ ድምፆ ትንሽ ጥራት የለውም ይቆራረጣል አሁን ይሻላል መሰለኝ የ draft machine ከእናንተ ወሰድኩት። ትላንትና ሲያጸዳ ልጁ ማለት እና ይሄ የሚያጻጅው ማለት ነው ተሰብሮ ነበረ እና እሱ እንዲጠጋልን ፈልጌ ነበረ።
እሺ ይቻላል። BGI ID ወይ ደግሞ TIN number ይንገሩኝና ልመዝግብሎት።
እሺ ወይዘሮ የምታሰበው የኋላ እሸት ነው ባለቤቱ።
ምን አለ?
ቤቷን ፈለግሽው?
አይ TIN number ወይ ደግሞ BGI code መለያ ቁጥሮትን ወይ ደግሞ TIN number የቤቱን TIN number ወይ ደግሞ ስልክ ቁጥርም ሊሰጡኝ ይችላሉ። BGI የተመዘገቡበትን ይቻላል ይቻላል።
አሁን TIN number የቤት ቁጥሩን ነው አይደለም?
አዎ ያገኙትን ወይ TIN number ም ካገኙ TIN number ካጡ ደግሞ የባለቤቱ ስልክ ቁጥር ቆይ በቃ እደውላለሁ መልስ።
እሺ እሺ ተመኛሽ